ጤና ይስጥልን ቤተሰቦች
hello ጤና ይስጥልን ቤተሰቦች
ከ Best Bet ላይ እ፣ ትላንት ማታ ወደ ቴሌብር ብል- ብር ልኬ እሺ
እ፣ በ- እንትን ላይ አልገባኝም እስካሁን ምን ላይ ተይዞ አ ቴሌብር ላይ አልገባ።
በዚህ ቁጥር ነው
አይ ቁጥሩን እነግርሃለሁ እሺ ንገረኝ ቤተሰቦች ዜሮ ዜሮ ዘጠኝ እሺ አስራ ሶስት እሺ
እ፣ ሀምሳ ሰባት ሃምሳ ሰባት
ሰባ ስምንት ስልሳ
ሰባ ስምንት ስልሳ አ
ስንት ብር ነው
ሰባት መቶ ብር
እሺ processing ነው ለ Chapa እናሳውቃለን እሺ
እሺ processing ላይ ነው እሺ